ጤና ይስጥልኝ ኢቴስ የበረራ መረጃ ማዕከል እባክዎ ልርዳው?
አብሮ ይስጥልን። ትራንስፖርት እንትን ለማ- ፈልገን ነበር እሺ ከየት ወዴት ነበር የፈለጉት?
እ፣ ካስ- እ፣ ከባህር ዳር አሶሳ ከባህር ዳር አዲስ አበባ?
እ፣ ከባህር ዳር አሶሳ።
ከባህር ዳር አሶሳ?
አዎ፣ okay እሺ ይቅርታ። ለመቼ ነበር የፈለጉት?
ለማክሰኞ።
ለማክሰኞ።
አዎ፣ የአንድ ሰው ነው?
አዎ፣ ያንተ እሺ አንድ ደቂቃ ሌሎት ከባህር ዳር አዲስ አበባ መጥተው አዲስ አበባ ግን ሚያድር በረራ ነው ያለው። ከዛ ውጪ የስምንት ሰዓት የሰባት ሰዓት እ፣ ከሀያ እና የሰባት ሰዓት ተኩሉ
እ፣ ከባህር ዳር አዲስ አበባ መጥተው ከአዲስ አበባ አሶሳ ከባህር ዳር ሰባት ተኩል ይወጣና አሶሳ አስራ አንድ ሰዓት የሚደርስ አለ።
okay። ማክሰኞን ማለት ነው።
የማክሰኞ አዎ፣ ሂሳቡን ማወቅ ይቻላል አስር ሺ ስድስት መቶ ሰባ ስድስት ነው አይደለ? እሺ።
ሌላ የምረዳውት ነገር ይኖራል?
አይ እ፣ በቂ ነው ያው።
እሺ፣ እናመሰግናለን ስለደወሉ።